ጤና ይስጥልኝ የኢትዮ ጥሪ ማዕከል ዋቆ ረዳት።
ሄሎ ሄሎ ወይ አባይ መልሼ ደወልኩ
እኮ ትደውላለች፣ ነግሬያታለሁ
እ?
እ? ትደውላለች። ትንሽ ደቂቃ ስብሰባ ላይ ሆና ነው።
ሄሎ
ሄሎ
አቤት።
ትደውላለች። ትንሽ ደቂቃ ይጠብቁ፣ አንድ አምስት ደቂቃ
አምስት ደቂቃ እንጠብቅ። ደግሞ ምን አሉኝ?
አምስት ደቂቃ እንጠብቅ።
አዎ አዎ
እሺ